ሄሎ
ሄሎ ጤና ይስጥልኝ ሽቱ ቤት
ከቤት ወደ ቴሌ ብር ዊዝድሮ አድርጌ ነበር አንድ ሺህ ብር ከትላንት ወደ ከየት ወዴት?
ከቤት ወደ ዊዝ- ወደ ቴሌ ብር እሺ
ያው እስካሁን አልገባልኝም። ትላንትም ደውዬ ነበር።
እስኪ አንድ ቤት ሴት ቁጥሩን ትነግረኛለህ?
ስልክ ቁጥር ዘጠኝ አስር አስር ዘጠና ስምንት ዘጠና ስምንት አስራ ስምንት አስራ ስምንት
አስራ ስምንት አስራ ስምንት እሺ አስራ ሶስት አስራ ሶስት አስር ዘጠና ስምንት አስራ ስምንት አስራ ሶስት ስንት ብር ነው?
አንድ ሺህ ብር
እሺ ጠብቀኝ አንዴ
እሺ።
በ SantimPay ነው አይደለ?
እ?
በሳንቲም ነው አይደለ?
በሳንቲም በ SantimPay ያው
ማለት አልገባኝ።
እ፣ በቻፓና ሳንቲም አለ። በ SantimPay ነው አንተ እንትን ያደረግከው ያው ያደረግከው።
መሰለኝ
እሺ ትንሽ የ system ችግር አጋጥሟቸው ነው። እሺ አባቴ አሳውቅልሃለሁ እና ከፈለክም ደግሞ የነሱንም ስልክ ልሰጥ እችላለሁ።
ስጭኛ እነሱን ስልክ።
እሺ ዜሮ ዘጠኝ ሰባ
እሺ አንድ ዜሮ ዘጠኝ
አርባ ሰባት አርባ አራት አሁን አርባ ሰባት አርባ ሰባት አስራ ስድስት
አራት
እሺ እኔም inform አደርግልሃለሁ። እሺ ይቅርታ።
ሶስት ቀን እሺ አዎ አባቴ system ችግር ነው። ይቅርታ በጣም እሺ እሺ እሺ እሺ